ጤና ይስጥልኝ።
ሄሎ አቤት፣ እንዴት ነህ?
ነጋሽ
ሰላም ነው?
ሰላም።
ምን እንርዳዎት?
እኔ ኦሮምኛ ምሳሌ ተናግረ ኦሮምኛ ኦሮምኛ
ሄሎ ሄሎ
አቤት
ሲሚ ከነ ረኮ ወደ እዚህ እንደወለ maalin sii godhamee siimii ሲሚ ዝም ጀደ ከስቲ ማለ ከማይ ነው መራኩ sagal sagaltama ofir irratti bilbilee obboleessoo እ
teelee irratti bilbilin siin jedha ሰደን እንደኔ ካው
maaltu na dhibee re'ana
አይ አከስቲ ማለ ከነ መራኩቱ ልቂ ለኞ ጀደኒ አይ